ሄሎ አቤት ይሰማል ይቅርታ
አቤት እማ
ሰላም
እንዴት ነሽ?
አለን አለን አለን። ተደውሎልኝ ነበር።
ይቅርታ ስሞትም አለበን
ሴና
ሴና ሴና ሲያኔ አ ኦኬ ሴና ሴና ያልተቀበሉ ፕሮዳክት አለ ከጭቃ አዎ እንትን አለ ፓፓያ ፓፓያ አለኝ።
okay ቆይሻ እንዲጠብቁ okay ፓፓያ ብቻ ነው ያልተረከቡት አ አጠቃላይ ሰባት ኪሎ
አ የት አካባቢ ነው የሚመጣሉት
ቸርችል
ቸርችል አ ቸርችል እ ፒያሳ እ ቲቲዮ የሚባል ቲቲዮ የሚባል ያርሳል።
ይመ- ይመጣሉታል እሺ መልካም ምሽት ይሄን ለማሳወቅ ነው የተደወለው።
አዎ አዎ አዎ ዛሬም አልመጣም። ብ- በቀደምም ነበረ።
አዎ ነገ ዛሬ ይወጣ- ይመጣል ተብሎ ነበር፣ አልመጣም።
ነገ ይወጣሉታል ይርታ መቀ-